ጤና ይስጥልኝ ቤት አዎ ወንድሜ ሰላም ነው?
አለን እግዚአብሔር ይመስገን።
አዎ በእናትህ ያሁን እየደወልኩ ነበርኩ ግን ሳንቲሙ አልቀዋል።
ምን አልከኝ?
እ ስድስት መቶ ብር አ ቤስት ቤት ላይ
እሺ
እሚስ ዶላር ሲያደረገ ገና እኔ አይደረስም።
እሺ ቤስት ቤት ስልክ ቁጥር ንገረኝ እስኪ።
ዜሮ ዘጠኝ እሺ
ሰላሳ ሶስት ሰላሳ ሶስት አስራ ሶስት አስራ ሶስት አ ሰላሳ ሶስት እሺ
አስራ ሶስት
እሺ
እ አስራ ሶስት ሀያ ቀን ያ ዜሮ ዜሮ ዘጠኝ ሰላሳ ሶስት አስራ ሶስት ሀያ ዘጠኝ ሰማንያ አይቼዋለሁ አይቼዋለሁ።
እሺ መቼ ነው ወጪ አረከው?
እ መቼ ነው ወጪ አረከው?
እ ከትላንት ወዲህ ሄሎ እያየሁኝ ነው። አንድ ይጠብቀኝ።
እሺ ወንድሜ
ስድስት መቶ ብር ነው አይደለ?
አዎ ስድስት መቶ ብር
እሺ እ ባላንስ ብር ነው የሚለው እዚህ ጋር ለሳንቲም ልከን